ጤና ይስጥልኝ ሁሉ ስፖርት ነው የምንወደው
ትናንትና ጨዋታ ሞልቼ ማለት ነው እሺ
ከዘጠኙ ሰባቱ አሸነፈ ቦነስ የለውም እንዴ
ከዘጠኝ ሰባቱ አሸነፈ እ አሸነፈ እ አዎ ከዘጠኙ ሰባቱ አሸነፈ ሁለቱ ተሸነፈ champion league odd ኡ ስንት ነው
በሚሴጅ ይለናል
ኦዱ ስንት ነው ኦዱ የተሸነፉት
ኦዱ አ፣ ሁለት ነጥብ ሁለት ነጥብ እና ሂዱ አንድ ነጥብ
አይሰማም ድምፆት ርቆኛል
እና በቴክስት ላክ በቴሌግራም ሚሴጅ ላክ ልጅ የውዱ ኦዱ ስንት ነው ደንበኛችን የተሸነፉት የወደቀበት